ત્યાંથી છેતરીમાં કયો પાકો તમે લખો
አርባ ምንጭ ለሐሙስ ትኬት ፈልጌ ነበር ሲልኝ አርባ ምንጭ ከአዲስ አበባ ወደ አርባ ምንጭ አዎ።
ለመቼ- ለመቼ ለሐሙስ ለሐሙስ ለሐሙስ አዎ ይቻላል እ፣ ለ- ደርሶ መልስ ነው የሚፈልጉት ወይስ እ?
ደርሶ መልስ ነው የሚፈልጉት ወይስ አይ መሄጃ መሄጃ መሄጃ ብቻ መምጫችንን ስለማናውቀው አዎ።
Okay ለስንት ሰው ነው የሚፈልጉት ለአራት ሰው ለአራት ሰው አዎ፣ ሁለት ህፃን ሁለት ትልቅ ሁለት ህፃን ሁለት ስንት አመታቸው ነው ሁለት ህፃናቶች ከአስር አስር እና ሰባት አስር እና ሰባት እሺ አዎ።
ስለዚህ ሁለት ህፃን ሁለት አይደል አ።
ለአርባ ምንጭ ለሐሙስ አዎ።
አይደል አዎ። እስቲ check አድርግልኝ መኖሩ እሺ አንድ ጊዜ ጠብቁኝ ምን ያህል እንደሆነ ልንገሮት cost እሺ እንደሚያደርግ አይደል እሺ እሺ እሺ አንድ ደቂቃ ብቻ ይስጥ።
እሺ እነሱ ያውቁታል አይ መኖር አለመኖሩ እና ዋጋውን ተደሉ
እሺ ሐሙስ ላይ hello አቤት አባ እሺ ሐሙስ ላይ ከአዲስ አበባ አርባ ምንጭ በረራ አለን። ከሰዓት ዘጠኝ ሰዓት የሚነሳው በረራ ነው ያለው። እዛ አርባ ምንጭ አስር ሰዓት ከአምስት ይደርሳል።
ሐሙስ ሐሙስ ላይ አዎ ከ- መች ስንት ሰዓት አልኩኝ? ቀን ስንት? አስር ሰዓት ዘጠኝ ሰዓት ላይ ዘጠኝ ሰዓት ዘጠኝ ከአዲስ ሰዓት።
አበባ ይነሳል። አዎ ዘጠኝ ሰዓት አዎ።
ከአዲስ አበባ ይነሳል።
አ፣ እዛ አስር ሰዓት ይደርሳል ማለት ነው። እ፣ ነገር ግን available የሆነ ቦታ ያለው business class ነው። economy class ኡ ሙሉ ነው። ይሄ ነገ ላይ?
እ? እ?
ስንት ሰዓት ነው ነገስ በረራዎች?
የመቼ የነገ ነው።
አ፣ ሰዓቱ
እ፣ ነገ ላይ በረራው ሙሉ ነው።
ሙሉ ነው።
አዎ ሙሉ ነው።
የሐሙ- የሐ- የሐሙሱ ግን አለ።
አ የሐሙሱ ነው። እሱም እ፣ የተወሰነ seat ነው የቀረው። business class ነው እሱም ያለው።
የሐሙሱ አዎ የሐሙሱ አርብ ላይም ቅዳሜ ላይም እሁድ ላይም በረራ የለም። ያለው አማራጭ የሐሙሱ ነው።
ስንት ብር ነው?
ስንት ብር ይሆናል መሰሎት? business class ነው። አጠቃላይ ለአራታችሁም ለሁለት አ፣ እ፣ አይደል ለአንድ እ፣ ለማን ለሁለት ለሁለት።
ሀያ ዘጠኝ ሺህ አምስት መቶ አርባ ሁለት ብር ይሆናል።
okay። እሺ፣ አመሰግናለሁ።
ስለደወሉልን እጅግ በጣም እናመሰግናለን። መልካም ቀን።
እሺ፣ እሺ።